ገጽ መከራ
ሄሎ ጤና ይስጥልን። አፍሪወርክ ነበር የደወልን።
አዎ በእንትኑ ላይ ቁጥሩን ወስጄ
እሺ
ያው አፍሪካ ወርክ ነው የምለው ምንድን ነው?
አፍሪ ወርክ አፍሪ ወርክ so እ እ
አዎ እሱን ነው። አዎ ግን አልገባኝም። እንዴት ነው እሱ ተጠቃሙ- አጠቃቀሙ እንዴት ነው?
የ- የትምህርት ደረጃዎች ምን ያህል ነው?
ይህ የትምህርት ደረጃ ያስፈልጋል።
አይ ምን ያህል ነው የእርስዎ? ምን ላይ ነው አዎ።
እየሰራ ያሉት?
እንደኔ እ
ዲግሪ አለኝ በምን field?
እ? በ management
so እንደዛ ከሆነ አሁን በቀን ከሰማንያ በላይ ስራዎች post ይደረጋሉ እኛ ቻናል ላይ ማለት ነው።
እሺ
so በተለያዩ አይነት ዘርፎች ማለት ነው። የቴሌግራም ቻናል አለን። ቴሌግራም ይጠቀማሉ?
እ።
ቴሌግራም ይጠቀማሉ?
ያው አዎ ከቴሌግራም እጠቀማለሁ።
so በዚህ ስልክ ነው ቴሌግራም የሚጠቀሙት?
አዎ አዎ so እንደዛ ከሆነ link ኡን የቴሌ የ channel ኡ link ልክሎታለሁ እዚህ ስልኮት ላይ ማለት ነው።
እሺ so እዛ ላይ link ውስጥ ከገቡ በኋላ ወደ ቻናል ይወጣል። ከሁለት መቶ በላይ የሚሆን ያለ ቴሌግራም ቻናል እዛ ላይ ከእርሱ ጋር relate የሚያደርጉ ስራዎች apply ማድረግ ይችላሉ።
አሀ፣ እሺ አሁን ይሄ እንትኑ email ኡ email ኡ sales አፍሪ ወርክ የሚለው ነው ኢሜል ሳይሆን የቴሌግራም ቻናል ነው። ቴሌግራም ቻናል ቻናል ነው።
ቻናል አዎ፣ እንደ አይነት ይግባ ምናምን አይነት ቻናል ነው። so እዛ ላይ ስራዎች ይለቀቃሉ። እዛው ላይ apply ወይም ያመልክቱ ምትል እንትን አለች። እሷን ሲለኳት ስራዎቹ ላይ apply ማድረግ ይችላሉ ማለት ነው።
እሺ በቃ እሺ በቃ እሺ አሁን ልክሎታለሁ ቴሌግራም ላይ link ኡን check ያርጉትና እሺ የሚያስቸግረውት ነገር ካለ ደግሞ ይደውሉልን።
እሺ እሺ እሺ መልካም ቀን።
እሺ መልካም